ይሻላል። አዎ የትኛው ነበር የሚሰራው?
ሄሎ ሄሎ ያብ አቤት እንትን አለ እንዴ ፓስታ? ኦኬ አለ ኦኬ የለም ቦይ ቦይዝ ነው ያለው አሃ፣ እና ተቀይሮ ይምጣላችሁ ልበላቸው እንዴ? ኦኬ ማን ፓስታ።
አላት እንዳለ እኮ አስልክ ያለው ኦኬ ፓስታ የነበረውን ማን ነው የጠየቀሽ
አንድ አለች አልሄደላት።
ማን ነው ስሟ?
ፀሐይ የምትባል ፀሐይ በቃ ቦይዝ ፓስታ ይምጣልሽ ወይ በያት በቃ እሺ።